hello ጤና ይስጥልን ጉዳይ ነው የደወሉት ምን ልርዳው?
hello
ጤና ይስጥልን ጉዳይ ነው የደወሉት ምን ልርዳው?
አ ካርድ ልላክህ ይችላል እንዴ?
ምን አሉኝ ይቅርታ?
ካርድ ካርድ እ እሺ የምን ካርድ ነው የፈለጉት?
የቴሌ
hello
የቴሌ ነው የፈለጉት ሳፋሪኮም አለ?
አሀ አዎ እርስዎ የደወሉት ጉዳይዎን ነው ስራና ሰራተኛ የሚያገናኝ የሞባይል መተግበሪያ ነው ያለን የተሳሳተ ቦታ ነው የደወሉት
አይ እሺ በቃ እርግጠኛ ተሳስቼ ነው በቃ እሺ እሺ ችግር የለውም መልካም ቀን ይሁንልዎት
እሺ